ይመስልኝ ችፕችፕ ሰላም ነህ አባቴ?
ሰላም።
አለን። ይኸውልህ የሆነ ሽንኩርት order አድርገን እሺ ሳናውቅ እንትን ነካን። ይሄ delivery እንትን ማለት ነው ብሩን ቆረጠብን።
okay። እሺ ስለዚህ ምንድን ነው የምናደርገው ብሩ እንዲመለስ?
ስልክ ይነግሩኛል?
እሺ ዜሮ ዘጠኝ አስራ ሶስት እሺ ሰባ አንድ አርባ ዘጠኝ ሰላሳ አንድ
ሀያት በሚል ነው አዎ ሀያት
ሌላ group create ማድረግ ትችላላችሁ።
በቃ አይ ግ- ሌላ group ማ create አደረግን በቃ ብሩ ይሄኛው refund አድርግልን ብለን ነው ያው እንትን 24 ሰዓት ሲሞላው status ከሀያ አራት ሰዓት በኋላ እ?
አዎ fail ይውልና ከዛ ወደ 20 ሺህ ብር 345 ብር ይመለስላታል።
እኮ በራሱ ጊዜ ይመልሳል ወይስ እናንተ ናችሁ?
እ፣ በ wallet አይደለም የሚከፈሉት አይደል?
አይ በ wallet አይደለም፣ አ፣ እኛ ነን በ normal የምንመልስ- ከቴሌ ብር ነው። ስለዚህ ከሀያ አራት ሰዓት በኋላ እንደውል።
አ፣ ችግር የለም ባትደውሉም እኛ እንመልሳለን። ችግር የለም።
አረ እውነት በቃ ከፈለጋችሁ አይ ሌላ create አድርጎ አለ። በቃ አይ ይሄማ create አይ አይላክም አይላክም አይደለ እቃው ይሄኛው እቃው አይላክም።
አይላክም።
ካልሆነ አይላክም። አዎ በቃ አንድ አዎ እኮ fail አዎ፣ ያደርጋል አዎ።
ራሱ። ራሱ ችግር ስለሚያደርግ ችግር የለም።
እሺ እሺ እሺ በቃ እሺ።
በራስ